መቼ ነበር ሄድ ነው?
ሄሎ
ሄሎ ዋሽንግተን ሕክምና ማዕከል ምን ልርዳዎት?
ጤና ይስጥልኝ እህቴ እ እንትን ፈልጌ ነበረ አ ሮብ ነው ሮብ ነው አይደል? ሮብ ዕለት መጥቼ ነበረ አልትራሳውንድ ተነስቼ ነበረ ተመርምሬ ማለት ነው። Hello እየሰማው አ እና እንትኑ ጠፋብኝ አልትራሳውንዱ ወረቀት ጠፋብኝና ኮፒ መሆን ይችላል እሱን ለመጠየቅ ነው።
ስልክ ቁጥር ልስጥህ። ስለሱ በቂ information የለኝም።
Okay እሺ
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ድጋሜ ሰማንያ ዘጠኝ እንደገና ሰማንያ ዘጠኝ እሺ አዎ።
እሺ እህቴ አመሰግናለሁ ምንም አይደለም።
እሺ